Hello ሰላም ጤና ይስጥልን።
ሰላም ከቺፕቺፕ ነበር የምደውልሎት።
እሺ ታዲያ እንዴት ዋልሽ?
አ- አለን አለን። መላኩ ኖት እርሶ?
መላኩ ሳይሆን ቀለም።
ቀለም አዎ ቀለም አለም ነው።
ቀለም አለም ነው።
Okay ከቺፕቺፕ የደወልንበት ምክንያት የባልትና ውጤቶችን ማቅረብ ፈልጋለሁ ብለው ነበር አይደለ?
አዎ አዎ።
እሱን ትንሽ የምንሞላ ፎርም ስላለች ነው የደወልኩሎት። እስኪ ስሞ- ሙሉ ስሞትን ይንገሩኝ።
ሙሉ ስሜን መዝግባችሁ ነበር። ሁሉም ፎርም ወስዳችኋል።
ከዚህ በፊት አዎ
Okay እዚህ ጋር እንዳልተሞላ ነው የሚያሳየው። ተደውሎሎት አድራሻ ምናምን- ደውላልኝ ነበረ። አዎ አድራሻ ምናምን ደውላልኝ ሙሉ መረጃ ሰጥቻለሁ።
በቃ እሺ፣ ችግር የለም። እሺ ይደወላል በቅርብ። እሺ